ያስልኝ ሌሎች በኩል የሚባኩት ምን የተጉዞ መረጃ ልስጠው።
የሆቴል ቡኪንግ ማስያዝ ይቻላል እንዴ? በእናንተ በኩል በእኛ በኩል ሳይሆን ኦንላይን ላይ ማስያዝ ይችላሉ።
እኮ ላይክ እናንተ ለእኛ ልትጅልን ትችላላችሁ?
አይ እርስዎ ማለት አሁን ዌብሳይት አለ ቡኪንግ ዶት ኮም የሚባል እዛ ላይ ቡክ ማድረግ ይ- ይችላሉ ደንበኛችን።
ኦኬ እንትን እሳ proof of sponsorship ከውጭ ሀገር የሚሞላልን ሰው አጥተን ነበረ። ምን ይሻላል?
የምን
የአሁን እኔ ለ study visa ነበር የሚሄደው እና proof of sponsorship ማለት ውጭ ሀገር የሚኖር ሰው መሙላት ያለበት ፎርም አለ አሉን ኤምባሲ እሺ እና እሱን የሚሞላ ሰው አላገኘንም። እንዴት ነው ማድረግ ያለብን?
okay እንደዛ ከሆነ ግዴታ እዛ በሚገኘው ሰው ስለሚሞላ መፈለግ አለቦት እዛ የሚገኘውን ሰው አዎ፣ ግዴታ መፈለግ አለብኝ።
አዎ okay እሺ፣ አመሰግናለሁ።
እሺ